Hello ሰላም ጤና ይስጥልን። Best Bet Best Bet ተጫውቼ ነበረ። ወደ account አምስት ሺህ transfer አድርጌ ነበረ። ትናንት አልገባልኝ process ብሎ ነው ያለ እስካሁን ድረስ።
Okay፣ እሺ፣ አንዴ መስመር ላይ ጠብቀኝ። Hello ጤና ይስጥልን። Best Bet Best Bet ተጫውቼ ነበረ። አምስት ሺህ withdraw አድርጌ ነበረ። እስካሁን አልገባልኝ። ለዛ ብዬ ነው ደወልኩልህ።
እሺ፣ የ Best Bet ቁጥርን ንገረኝ።
እ?
ስልክ ቁጥርን ስልክ ቁጥርን የ Best Bet
ዜሮ ዘጠኝ እሺ፣
ሀያ
የደወልክበት ነው ስልሳ አዎ አራት አዎ አዎ አዎ ስልሳ አራት ሰባ አምስት አዎ
እሺ መቼ ነበር ያረከው?
ትናንት ትናንት የዛሬ ገብቷል። የትናንት ነው processing ብሎ ነው ይዞብኝ ያለው። ልጫወትበት ነበረ እዛ ነው
እሺ
አምስት ሺህ ነው
የዛሬውም እኮ አልገባልም። approve ላይ ነው ያለው።
የዛሬ
አዎ። confirm መደረግ ስላለበት ነው። እሺ ለገሰ ነው ለገሰ አበራ አዎ አዎ ወደ ንግድ ባንክ account አስር ሺ አዎ።
አስር ሺ ዘጠና አንድ
አስር ሺህ ዘጠና አንድ አርባ አራት ስልሳ ሰላሳ ስልሳ አራት ስልሳ ሰላሳ አራት አዎ ልክ ነው።
አዎ አዎ እሺ ጠብቀኝ መስመሩ ያው confirm አድርጌልሃለሁ። ትንሽ ጠብቀውና ይገባላል። እሺ process አድርገው አዎ
ይገባል። ትንሽ ጠብቀው። approve አድርጌልሃለሁ።
እሺ እሺ እናመሰግናለን።